መሰለን ዋሽንግተን ስናማክር እኔ ስጥልም ዛሬ ቀጠሮ ነበረ እሺ እና የክሬዲት ነው ህብረት ባንክ ማለት ነው።
እ የክሬዲት ነው ህብረት ባንክ እሺ ወረቀት ድጋሜ ማምጣት ይጠበቅብኛል። ባለፈው ሳምንት ታይቼ ቀጠሮ ለዛሬ ነበር።
ኦኬ የሪሰፕሽን ሰርክል ውስጥ እሺ ዜሮ ዘጠኝ ሰማንያ ስምንት
ልደውልልሻለሁ።
አዎ እሺ አማነት ነው።
ሰላሳ ሶስት ሰማንያ ዘጠኝ ሰማንያ ዘጠኝ
አመሰግናለሁ።
እሺ